ጤና ይስጥልኝ። አሪፍ ነኝ ማለት ነኝ። እባክዎ ምዝገባ
ትናንትና ሪፖርት አድርጌ ነበር። ስንት ቀን ነው የምቆየው? withdraw አድርጌ ያልደረሰም ብዬ
ማን በሚል ስም ነበር ሪፖርት ያደረጉት።
አ?
ማንበብ የሚል መለስ።
ስም ነበር ያስመዘገቡት።
መለስ
እሺ ለአመቻችን መስመር ላይ እየጠበቁኝ check ላድርግ ነው ሪፖርት መደረጉ አ? ምን
hello ይሰማል?
አይሰማም? ምን አልሽኝ? ቅጣ
ሪፖርት መደረጉን check እያደረኩለት ነው ሲስተሙ ላይ።
እሺ። እሺ
መለሰ እቡይ በሚል ነው አይደል? ለመያችን ያስመዘገቡት። እሺ አ ሪፖርት ተደርጎለታል። የእኛ technical team ችግሩን solve ለማድረግ እየሰራ ነው። ጥቂት ይታገሱ።
እሺ
እሺ፣ ስለደወሉ እናመሰግናለን። ሌላ ምረዳዎት ነገር አለ?
እም፣ የሚቆይበት ቀን አለ። ድጋሚ መቼ ልደውል ባይደርስ ብዬ ነው።
ያው በዚህ ቀን ማለት አንችልም። ሌሎች ተመሳሳይ case ኦች ስላሉ አ ተራውን ጠብቆ ይስተናገዳል። ብሩ ገቢ ይደረግሉታል። እሺ፣ ለማንኛውም ቀጥሎ ከሚሰሙት ድምፅ በኋላ አስተያየቶትን ያስቀምጡልን። ስለደወሉ እናመሰግናለን። መልካም ቀን።